hello መሲ
ሰላም ነኝ።
መሰረት እናገናኛለን
ምንድን ነበር የምታዘጋው?
እ?
ስልክ አይደለም
ምን አልሽኝ?
ማገናኘት አንችልም። አዲስ system ስልክ አይደለም። እሺ አባ ምንድን ነበረ?
አይ ቆይቶ ነበረ እና አገናኘ ስላለች ነው።
እህ እህ።
ምግብ ቤት አገናኘ ስላለች ነው።
ምግብ ቤት ማን ነው ስም ትደውልልሃለች? ማን ነው ስም? ዚያድ ነህ አዎ
እ?
ልገ- አዎ፣ ዚያድ ነኝ።
ከዛስ ምንድን ነው የምለው? ምንድን ነው አይ ቆይቶ ነው፣ ለዛ ነው ስለቆየ ቆይቶ ነው ምግብ ቤት?
አዎ።
እሺ ንገረኝ፣ አገናኘኝ ዚያድ። hello ሰላም፣ እንዴት ነሽ? hello እኮ ምግቡን እ, አልሰጣችሁትም። በስንት ደቂቃ ከዚህ በኋላ ትሰጡታላችሁ? አስር ደቂቃ። ቆይ አንዴ፣ ስንት ደቂቃ ነበረ? አስር ደቂቃ። ከዛ በታች ማድረግ አትችሉም?
እሺ ቶሎ ለማድረስ እንሞክራለን። ከሰባት ምናምን ባለው ቶሎ እ፣ አስር ደቂቃ ሰባት ጠብቅ።
አይ፣ ሰላም ሄሎ ወይ ወይ በቃ ጠብቀ ስራሽ ሰባት ደቂቃ አምስት ደቂቃ አለች።
ኦኬ። ስለዚህ ይሳካል።
እሺ